ይስጥልኝ የሆስፒታል ማዕከል
ጤና ይስጥልኝ።
እንዴት ዋሉ?
እግዚአብሔር ይመስገን። ከላሊበላ አዲስ አበባ አየር በረራ ቆርጬ ነበር ለነገ ለነገ- 25 ጉዳይ ለስምንት ላይ አለ ለነገ
እ ለነገ 25 ጉዳይ ለስምንት ከሰዓት ላይ በረራ አለ ከላሊበላ አዲስ
እሺ አመሰግናለሁ።
book ላድርግሎት ወይስ information ኑ ነው
እ information ኑ ነው ማወቅ የፈለጉት
አዎ
okay እሺ እናመሰግናለን
እሺ አመሰግናለሁ።
እሺ